ሄሎ
አቤት
ሰላም ጤና ይስጥልኝ። ክሊኒክ ስቶንስ ነው የደወሉት።
አብሮች ትንሽ ሰላም ነው።
እግዚአብሔር ይመስገን።
አከፋፈሉ እንዴት ነው? ታደግኛለ
ምን አለ?
ክፍያው እንዴት ነው?
ወደ ኦፊስ መጥተው ነው ያለው መረጃ የሚወስዱት። ቦሌ ገርጂለታ አለ። እኔ አካባቢ ነው ያሉት እርስዎ?
ቦሌ ቦሌ ገርጂና ልደታ አለን office። የትኛው ነው የሚቀርቦት ለእርስዎ?
አ፣ ቦሌ ይሻል።
እሺ ስሞትን ማን ልበል።
ምህረት
እሺ ዛሬ ይችላሉ መምጣት?
ነገ ላይ እመጣለሁ። ዛሬ እንኳን
እሺ ምን ላይ ነበር ማስታወቂያችን ላይ የሰሙት?
እዚህ እንትን ላይ ምን ያሰምች ነው ምን?
ሬዲዮ ሬዲዮ ላይ እሺ እሺ
እሺ።
ነገ እንደውልዎታለን። እሺ